ሄሎ ጤና ይስጥልን። ሄሎ
ሄሎ ጤና ይስጥልን።
ጤና ይስጥልን።
ክሊንግስተን ነበር እንደምን አላችሁ? ደህና ናችሁ?
አለን እግዚአብሔር ይመስገን።
ቢሮአችሁ የቱ ጋር ነው?
ገርጂ ቦሌና ልደታ አለን። የት ይቀርቦታል?
ቦሌ ምኑ ጋር?
ቦሌ ከሞኤንኮ አጠገብ።
ኦ ከሞኤንኮ አጠገብ አዎ አዎ።
የሽያጭ ምናምን ሱቆች የት የት ነው ያላችሁ?
የሽያጭ ሱቆች ልደታ፣ እ፣ መገናኛ፣ ሾላ፣ አዋሬ እና ካሳንቺስ ነው ያለን።
መ- መ- underground መ- መሬት ላይ ያለው እ፣ ሱቅ የቱ ጋር ነው ያላችሁ?
እ፣ ያው ሁሉም ላይ ይኖራል። ቢሮ መጥተው ያናግሯቸው detail ለማውራት
እኮ ያ- ያለቁ ሱቆች አሉ አሉ። አዎ አሉ።
እኮ እንዴት እንዴት ነው የማወራው? አሁን እኮ እም እም።
ስልክ ስልካቸው እንዴት ነው የማገኘው?
እ፣ ወደ ቢሮ ብቅ ማለት አይችሉም?
ስላለው ልደታ ምኑ ጋር ነው? እስኪ ልደታ ልደታ መርካቶ የገበያ ማዕከልን ያውቁታል?
የግ- መርካቶ የገበያ ማዕከል።
ልደታ መርካቶ የገበያ ማዕከል እሺ፣ እ፣ እዛ ground ላይ ነው ያለ ነው።
እዛ ground ላይ ነው ያላችሁት?
አዎ አዎ።
በቃ እስኪ ብቅ እላለሁ እሺ እ፣ ካላወቁት ከፍ- ፍርድ ቤቱ ጋር ነው ያለው እንትኑ እ?
ፍርድ ቤቱ ጋር ነው ያለው። ከፍርድ ቤቱ ፊት ለፊት ህንጻው እኮ ፊት ለፊት እ፣ በቃ ማ- መር- መርካቶ ምን መርካቶ ምናምን የሚል ገበያ አለ እዛ ውስጥ።
አ- ልደታ መርካቶ የገበያ ማዕከል።
አዎ፣ እሺ።
እሺ ማስታወቂያውን ከምን ላይ ነበር ያገኙት? ይቅርታ።
ማስታወቂያ ላይ ነው ያገኘሁት። እ፣ የሚመቸን ካለ ለመጠየቅ ነው መጣን።
እሺ መጣ።
ስሙትን ሊያዝ እ?
ስሙትን ሊያዝ አዎ፣ ይቻላል። ስሜ ደሜ ይባላለሁ።
ማን አሉኝ?
ስሜ ደሜ
እሺ ስሜ ደሜ እሺ ዜሮ ዘጠኝ ስልኩን አግኝተሽዋል።
አዎ አዎ